ሳንቲም አለው በዚህ ሰውዬ ብንደውልለት ደውለው ነበር ወይ ወደ 7502 እሺ መደበኛ እሺ እ እኮ እኔ አሁን ይሄን ሰውዬ እንደውልለት እ እስቲ አሁን 01 ቆይ ስልኩን ሊያዝልህና በመደበኛው እንደውልለት አ አ ጤና ይስጥልኝ
Mhm.
ሄሎ
ጤነኛ ጤና ይስጥልኝ
ልናገር
ደውሎ ምን እንደሚያወራ Okay።
ጤና ይስጥልኝ አ በቃ ይሄ ደውሎ ረስቶታል እንዲህ አይነት ነገር እ ደወለ እሺ 0912 43 24 34